ያደርጉን ነበር። ሄሎ ጤና ይስጥልኝ። ከቪዲዮ ወይ ኢትዮጵያ ነበር እሺ፣ እኔን የደወለው።
መቤት ወይ የትኬት እ፣ ቁጥሮች?
እሱ ሊጠጣ ቁጭ ነው።
አዎ።
በቃ ላክ። እሺ፣ ወይ እኔን መቤት የትኬት ቁጥር የትኬት ቁጥር በሶስት ቀን ውስጥ የሲኦቱ ጋዝ ካልደረሱት ደውለው እንደ ቅሬታ ያዝና ዜሮ ዘጠኝ ስልኩ እንትን አለ። ዜሮ ዘጠኝ ሄሎ ይሰማል። ደንበኛችን
ወይ እኔን ማለት ስልኩ ተንጠልጣቢ ማለት ነው።
ጤና ይስጥልኝ። ደንበኛችን መስመር ላይ ነው።
አሁን ስለሆነና እሺ የትኬት ቁጥሮ ስምንት መቶ አስራ አምስት ነው።
እሺ ቶሎ በል። ኧረ እስክሪብቶ ስጪኝ። ኧረ እስክሪብቶ ነው ያልኩሽ። ቲኬት ቁጥር ስምንት መቶ አስራ አምስት ስምንት መቶ አስራ አምስት አዎ። በዚህ ትኬት ቁጥር ከሶስት ቀን በላይ ከቆየቦት ደውለው እንደ ቅሬታ ማስመዝገብ ይችላሉ። ተደውል። አመሰግናለን ስለ አገልግሎት ያሉትን አስተያየት እሺ እኔን መቤት እኔን በጣም አመሰግንሻለሁ። እሺ መልካም አሜን አሜን